በዛ እኮ ነው እርጥብ። ማንም ይነግራል። እኔ አመጥቼ ሳይ የለም ትናንት አብረን የተጫወት ነው። አሪፍ ነው ይሄ። ምን አለ ሁለት አርጎ ቢሆን ደግሞ በእነ hello፣ አቤት ሰላም ነው።
እግዚአብሔር ይመስገን።
የሆነ እንትን አላመጣ ታውቂያለሽ፣ አላነብልም ብሎ ይህንን cashier code አስገብተሽ check እንድታደርጊልኝ ብዬ ነው።
እሺ ንገረኝ፣ cashier code ኡን እሺ አስራ ሶስት ሀምሳ ሁለት
አስራ ሶስት ሀምሳ ሁለት ሀያ ስድስት ሰላሳ አንድ ሀያ ስድስት ሰላሳ አንድ ሰላሳ አንድ እሺ አንድ postponed የሆነ ጨዋታ አለው እና ሀያ አራት ሰዓት ከሞላው በኋላ ነው ሙሉ result ኡን የሚለቀቀው።
ሙሉ result ኡ የሚለቀቀው። አይ ሌሎች ጨዋታዎች አልፈዋል። የሆነ ጨዋታም አለ። አዎ አይ አይ ሌሎቹ አልፈዋል። ሁለት void አለ፣ void የሆነ match አለ። ከዛ አንድ ደግሞ ገና postponed የሆነና ገና result ኡ ያልታወቀ match አለ። እሱ result ኡ ሲለቀቅ void ከሆነ እሱንም የሆነ void የሆኑት match ኦች ብቻ ተቀንሶ የሌላው ይገባልሃል።
በቃ እና ስለዚህ ዛሬ ሀያ መጠበቅ አራት ሰዓት አለብኝ።
እስኪሞላው። አዎ አዎ፣ መጠበቅ አለብን። እሺ መልካም እሺ